Hello ሰላም ጤና ይስጥልኝ ሙሉጌታ። እ ቴዲ ሙሉጌ- ቴዲ አቤት አቤት ከ We Plus ነበር የምደውለው።
አሀ የእኛን application አውርደ ነበር።
አ እሺ ለተጠቃሚነት ነው ወይስ ለአሽከርካሪነት?
እ ለተጠቃሚነት እሺ አንተ ያወረድከው አሽከርካሪዎቻችን የሚመዘገቡበትን ነው እና እ We Plus Solution User የምትል አለች። ግልጽ የሆነ Okay።
ነገር ያለው የምንሰጠው አገልግሎት ያለበት ሶስት መቶ ሀምሳ game እንዲሁም አሸናፊ የምታደርገው referral code የሚገኝበት ማለት ነው።
Okay ስለዚህ Play Store ላይ ታገኛታለህ። እንደ በፊቱ register ማድረግ ነው። ከዛ ግልጽ የሆኑ ነገሮችን እዛ ላይ ታገኛለህ ማለት ነው።
Okay እሺ እሺ አመሰግናለሁ።
እሺ እኔም አመሰግናለሁ።